ስለማሪ ፓፓ
ሄሎ።
ቀን አስፈለን
አዎ እንደው እየተቋረጡ ሳንቲም ነው መሰለኝ። አዋጭ ምን ነበር አዋጭ ማይክሮ አዋጭ ማይክሮ ፋይናንስ።
አዎ
እሺ የያዙ ብራቸውን ዜሮ አስራ አንድ አንድ ዜሮ አንድ አንድ አንድ
ዜሮ አስራ አንድ አንድ አሉ አባት እሷ ዜሮ አንድ አንድ አንድ ሶስት ጊዜ ዜሮ አንድ ሀያ አንድ ስድስት ሀያ ስድስት
ዜሮ አምስት ዜሮ ስድስት ይዘዋል።
አዎ እያለ ተቀያሪ ከፈለጉ ልስቶት
እሺ ልበል
ዜሮ አስራ አንድ ስምንት ዜሮ አስራ አንድ ስምንት
አስራ ሁለት አስራ ሁለት አርባ አራት አርባ አራት
እሺ አመሰግናለሁ።
እኛም እናመሰግናለን። መልካም ቀን